ሰላም ጤና ይስጥልኝ።
ሰላም ነህ?
በዳሱ አደም
እ ኖት?
እ በዳሱ ኖት?
አዎ እሺ ከ We Plus Solution ነው የምደውለው። application አችን ከ We Plus Solution application አችን ላይ ተመዝግበው ነበረ። We ማለት Plus Solution
እ We Plus Solution የሚል challenge አይተው አልተመዘገቡ
እ
ሌላ ሰው ኖት?
አዎ አዎ፣ ይሄ ይሄ ነው።
እሺ አልተመዘገቡ።
አዎ ይሄ ነው፣ ይሄ ነው።
እሺ አመሰግናለሁ።
እሺ